ጤና የሚጠብቅ ሰላም ነኝ። ሁሉ አንድ ቤት የሰማቀ እንድትመዘግብ ይል ነበረ
ኩም ልርዳዎት ቤማሽ ይገባል ሰቡን ሰደናል አርባ አንድ ረድዝ ስንት
ይቅርታ ሚላችን እንደምትቆራረጠ መቶ አርባ አንድ መቶ አርባ አስራ ስድስት ዘጠና ስምንት መቶ አርባ አንድ ዘጠና ስምንት መቶ አርባ አንድ አስራ ስድስት መቶ አርባ አንድ አስራ ስድስት እሺ ዘጠና ስምንት አስራ ስድስት ዘጠና ስምንት አዎ እሺ አንዴ ምስላ ትችላለሁ ልዩ አዲስ ይወጣል ውስን አልበል ሰው እኔ ስም ይላል አሁን ደግሞ በስልክ ላይ አዎ
የጋፍ ማሽ ነበር የተበላሽ ያ- የዜማ ብቻ የፕላ መቀሻ ምልክታለሁ አይ በቃ አንዳንድ ሳይንስ ጥረት አርስ ከንስር ሲል
አሁን
አሁን እንደዛ ይሆናል አሁን እንደዚህ አይነት ምልክት አዎ አዎ የት አካባቢ ነው ብለዋል ብቻ ቤተሰብ ሊወልድ ያርገ
ሰበኛችን አንድ የምዝግብ ክሉ ሆነ መሳል አይገቡም ላይ ለምኛችን አሁን ላይ በድምፅ ወጥ እየተባለ አሁን ኔትወርክ ምን እዛው ነው ከማያለው ኔትወርክ ነው
በዚህ በጥቅማ ክፍል ጭሪታ ላይ የጤና ክፍላችን ጥገና ያደርጋሉ። አሁን ግን የአስራ ውጫ ሰዓታት ውስጥ ላይ ደረሰ ለነገር ጠዋት
ምን አሉ ይለምኛል።
በጠዋት ትልልኛለች ነገር አዎ፣ አሁን ተልእኮ ነገ ጠዋት ይላሉ።
እሺ አመሰግናለሁ እሺ፣ ሌላ ምራት ነገር አለ?
ምንም ነገር የለም እሺ፣ ስለ ደወል አመሰግናለን። አገልግሎት ያለው ትና ሰባት ከምሳ በኋላ እስከምንገናኝ መልካም ቀን።
እሺ